ጤና ይስጥልኝ። አሽ ብሄድ እኔ ማካው ምንድርዳው
ገና ገና ብር አልገባም። ይሄ የበፊት የምደውል ቢሩ ትናንትና መቶ ሶስት መቶ ውስደው ነበረ። እስካሁን አልገባም ብር።
እሺ ደመያችን እኛ ጋር ደውሎ አመልክተው ነበር። ደመያችን ይሰማታል።
እኔ ዛሬ አመልክተው ደከመኝ ነበር ሲል ደውሎ።
ዛሬ ደከመኝ ሲል ጊዜ ደወል እስካሁን እሺ አልገባም።
ልዩሎት አንድ ጊዜ መስመር ላይ ጠብቁኝ። እሺ ያየሁለት ነው ደመያችን። ስሞት ማን ልበል? አብዲ አዚዝ
አ
እሺ የወለስ ነው አንድ ጊዜ ያለ ይጠብቁ።
ወይም ከተለይ ብር ስም ሶስት ከፈልገው መቶ ብር መከና ነው አይደል? ዊዝድሮ አዎ።
አድርገው። እሺ ከኛ በኩል ተልኮላቸዋል፣ እ፣ ተስተካክሎ ተልኳል ወደ ቤቲንጎ።
ይህን አካውንት ማለት ስለዚህ ነው ቤት- ማለት ነው።
እ፣ ወደ ቤቲንጎ ነው የሚገባሉት፣ ወደ ቤቲንግ አካውንቱ ማለት ነው።
አ አዎ፣ ወደ ውስጥ መልሶሎታል። ቼክ ያድርጉትና ካልተመለሰ ለቤቲንግ ሳይቱ ደውሎ ያናግሯቸው እነሱን ነላ ቤትን አ ነላ ቤትን ደውሎ ያናግሯቸው።
ያለ ነው ይሄ
ምን አሉኝ?
ገባ አይደል ነበር አሁን ማለት የኔ ይሰማታል አካውንት ለመለስ የኔ አካውንት ለመለስ ችግር የለም።
እኮ ገብቶሎታል። ወደ እሱ እኮ ሊገባሉት ወደ መላ
አሁን ገባ
ወደ መላ ቤቲንግ። አዎ
አይ ካልገባሉት ቼክ ያድርጉትና እነሱን ያናግሯቸው።
ካልገባ ምን ገና እደውላለሁ ችግር የለም።
ቤ- ቤቲንግ ሳይቱን ያናግሩ። ደመያችን ወደ እኛ ሳይሆን ወደ እነሱ ከኛ በኩል ስላለቀሎት ወደ እነሱ ያናግሩ። እነሱ ናቸው approve የሚያደርጉሎት።
ስንት ደቂቃ ነው የምጠብቀው?
ምን አሉኝ?
ስንት ደቂቃ ነው የምጠብቀው?
ከኛ በኩል አሁን- አልቆሎታል። ደመያችን ይሰማታል። እየተሰማኝ አይደለም ንጹት